Hello?
እ
ሰላም ጤና
ሰላም ናቸው።
Hello
message ተልኮልኝ ነበረ። ምንድን ነው?
ምን ነበር የገባሎት message?
እ?
የገባሎት message ምን ነበር የሚለው?
ስለ ወይን ምናምን ይላሉ እንግሊዘኛ።
አዎ፣ ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው። game ኡን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
እሺ
game ኡን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
እ ኮከብ ሶ- ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ። አማርኛና እንግሊዝኛ አለ።
ከአርብ ጠይቃ
አ ዕለታዊ ከሆነ የሚመዘገብ በቀን ሁለት ብር፣ ሳምንታዊ ከሆነ በሳምንት አስር ብር እ፣ ይቆርጣል።
በሳምንት
አ በሳምንት ከሆነ አስር ብር፣ በቀን ከሆነ ሁለት ብር። በቀን ሁለት ብር ነው።
በሳምንት ሁለት ብር
በሳምንት አስር ብር፣ በቀን ሁለት ብር።
እ፣ ሽልማት ምንድን ነው?
ሽልማቱ እንደ እድል ነው። ላፕቶፕ ስልክ አምስት ሺህ ብር፣ ከአምስት ብር እስከ አምስት መቶ ብር ካርድ ፓኬጅ የመጫወቻ ነጻ ትኬትና ነጻ coin ያገኛሉ።
መቼ ነው የምንወጣው?
ምን አሉ?
መቼ ይወጣል? ያው እንትን ነው እንደ ነው እ?
እንደ እድል ነው። እንደ እድል
እ?
እንደ እድል ነው።
ምን አልሽ?
እንደ እድል ነው። አይሰማም?
አይሰማም።
ሽልማቱ እንደ እድል ነው።
እንደ ድል
አ እድሎትን ሲሞክሩ እንደ እድል ነው ሊያሸንፉ የሚችሉት።
እኔ አስ- አያ- አያስታውቅም።
ምን አሉ?
እኔ አይታወቅም።
አይ፣ ልክ ሲያሸንፉ message ላይ ይነግሮታል፣ game ኡ ላይ ይገባሎታል። እኛም system ላይ እናይና እናሳውቆታለን
እም፣
እናሳውቆታለን። እርሱ ይጩት። እሺ፣ መልካም እድል